ጤና ይስጥልኝ ቤተሰቤት ዲቦራ ነኝ። እባክዎ ምን ልርዳዎ? ሄሎ
አቤት አቤት አቤት።
አረ ማታ አንድ ቆሎ በልቼው እሺ
ብር አልገባ አለ።
እሺ ካሽወር ኮዱ አለክ?
አዎ ደግሞ አሁን እንትን የአንድ ቡድን ካንሰል ተደርጎ ነበር።
አንድ ቡድን ካስ- ካንስል ተደ- ሰስፔንድ ተደርጎ ነበር።
አዎ እሺ እንደዛ ከሆነ ሀያ አራት ሰዓት መጠበቅ አለብህ። እሺ ሀያ አራት ሰዓት ጠብቀህ በሀያ አራት ሰዓት ውስጥ ጨዋታው ከተካሄደ እንደ ነጥብ ይያዝልሃል። ካልተካሄደ ግን void ይደረግና የሌሎቹ ብር ይገባል። እሺ እሺ፣ አመሰግናለሁ።
እሺ እሺ